ጤና ይስጥልኝ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳዎ?
ጤና ይስጥልኝ አብሮ ይስጥልን።
ዱንያ እባላለሁ እና የማሽን ሰራተኛ ጠይቄ ልከውልኝ ነበረ
እሺ ግን ዛሬ ልመጣ አልችልም አለኝ። እኔ ደግሞ አስቸኳይ ነው ያስፈልገኝ። ዛሬ የሚመጣ ሰው ይኖራል? ትፈልጊኛለሽ?
እሺ፣ ለዛሬ መምጣት የሚችል
እሺ check አድርገን እናሳውቆታለን። በዚህ ስልክ ቁጥር ነው እኛ ጋር ያስመዘገቡት ዱንያ።
አዎ አዎ በቃ እሺ check አድርገን ያለውን ነገር እናሳውቆታለን።
እሺ እሺ መልካም ቀን ይሁንልዎት።